hello hello ወየ ጤና ይስጥልኝ። ከቤት ቤት ነው የምደውልልህ። አሁን እሺ፣ ማንን ነበር ያወራከው? ሚኪን ነው?
አ እንዳለ አውርቻቸዋለሁ። እሱም ስልክ ሰጡኝ። ስልክ ነው የሚሰጡኝ።
እኮ ማለ- ወንድ ነው አይደል ያወራኸው?
አ ወንድ ነው አይደል? እኮ በቃ እሱ ነው የሚመለከተው እዛ ቦታ ላይ። ስለ እሱ እዛ ቦታ ላይ ያለው የሚያውቀው እሱ ስለሆነ በቃ እሱን ነው መጠየቅ ያለብህም ማናገር ያለብህም ማለት ነው። እና እኛ አይቼዋለሁ እኮ።
ስለማናውቀው አዎ በቃ እሱ አይቻልም ካለክ ያው አይቻልም ነው። ከ- ከእሱ ጋር እንትን ለመግባባት ሞክር እንጂ እኛ እንትን አንልም።
አይ እኔ ደግሞ maybe solution ከእናንተ ካለ ብዬ ነው እንጂ አይ አይደለም፣ ቦታውን እኛ እዚህ ነው ያለ ነው። እሱ ነው ቦታውን እዛ ያለው የሚያውቀው።
አሁን እኔ ደግሞ ኃላፊነት የተሰጠው ለሱ ስለሆነ አዎ ለሱ በለው ለሱ እንደዛ ብለህ ንገረው። እንትን ከሆንክ እርግጠኛ ከሆንክ አውቀዋለሁ እኮ እሱ- አንዳንድ እኮ ነው እንደዛ አሁን ያው እያወራን ያለው።
መከራ እኛ ገና እዚህ ስለሆነ እኛ እዛ መተን ማጣራት አንችልማ። እሱ ነው እዛ ያለው
እኮ ግን ያለውን እውነታውን ደግሞ ልንገርሽ፣ እህ እህ፣
ያለውን እውነታውን ደግሞ ልንገርሽ።
እሺ ሲሆን at least እኔም እንኳን normally በእንደዚህ አይነት ስራ እንሰራ ሜትር ላይ እንሰራ መዘጋጃ ላይ ምናምን brother ነው እኔ ገብቶሻል። በሜትር መቶ ሜትር እንትን ይላል ካልሽ በእርግጠኝነት ከመቶ ሜትር ያልፋል ቦታው አለበት እሺ፣ ያለኝ እና እኔ ለምን ያልኩት አልሰ- ማለት እኮ ለምን እሱን አታስረዳውም ነው ያው ለእኛ ምንም ማድረግ አንችልም ነው እሱ እንደዛ ካለክ። ለምን ኃላፊነት የተሰጠው ለሱ ስለሆነ እሱ ነው የሚመለከተው እዛ ቦታ ላይ።
ነው። አይ ከአንዳንድ ሊያወሩሽ ራሱ ፈቃደኛ ስላልሆነ ነው። ሄደ ጥሩ በቃ ሌላ ምንም ችግር አላማ- ምናልባት እሱ ካወራን እንነግረዋለን። ግን አንተ አውራው እንደዚህ ነው ምናምን ብለህ ንገረው። ለእኔ እንደዚህ ከዛ ያልፋል ካልክ ለእሱ ንገረው። እዛ ስለሆነ እሱ ያለው
አሁን መቶ ሜትሩ ራሱ እንደሆነ እየነገርሽኝ ያለ አንቺ ነሽ። እሱ ከአንዳንድ ማለት ነው እዚህ ቦታ እዚህ ቦታ ፈልግ ያልኩት no no no no አይቻልም ነው ያለኝ ከአንዳንድ ማለት ነው እኮ በቃ አውራው እኔ እስቲ ደውለህ አሁን እንደዚህ እንዳልኩህ አይርቅም ወይ መቶ ሜትር ብለውኝ ነበረ በለው። መቶ ሜትር ነው ርቀት የሚያስፈልገው ብለውኝ ነበረ በለው። እንደዛ እንደዛ ብለህ አውራውና ከዛው ይሄ ያለውበት ደግሞ ይርቃል ብለህ እሱን ነው መስማማት ያለበት። እኛ ጋር ሲሰጥ መቶ ሜትር መራቅ አለበት ተብሎ ነው። ስለዚህ እንደዛ ንገረውና ከእሱ ጋር ለመስማማ ሞክር። ይንገርህ እሱ። እሺ